ಹಲೋ
ಹಲೋ ಹಲೋ
ಒಯ್ಯಿ ಜಮ್ನಾಥ್ ದರ್ಶ್
नमस्ते मैडम
सलाम
गामा
आधार कंजूस
बदाम ቁንጆ
ውህ ደስ ይላል ተኝተሽ ነበር እንዴ አሁን አሁን ተኝተሽ ነበር እንዴ
መተኛት አምሮኝ ነበር አሁን እንጂ አልተኛሁም ግን አምሮኛል
ነገር የሚያምርሽን አውቃለሁ እኮ እንቅልፍ ብቻ አይደለም anyway የሚገርመኝ ባላወቀ ዝም ትላለህ
እ እ
ባላወቀ ዝም ትላለህ
አዎ አይ እንቅልፍ ብቻ እንዳልሆነ ልነግርሽ ነው እንጂ ሁለተኛ ያን እንቅልፍ አያልቅምና እየገረመኝ እኮ ነው መቼ ነው የሚያልቀው መቼ ነው የሚያልቀው እንዴት ነው የሚያልቀው ራሱ እንዴ እኔ እንጃ ውድ ልጅ እና ለደረሽ
ቢሮ ቁጭ ብያለሁ መብራት ጠፍቷል እንዴ?
የቅዳሜ መብራት አልተስተካከለ
ደረሽ
ገብቻለሁ
አይ አሪፍ እኔ ገና ቤቴ ነኝ እ ምን ነው አልክ ምን ነው አልክ
በቃ አንዳንድ ጊዜ ጥሩ ነው እረፍት ነገር ዝም ብለህ አለመምጣት ባደሰ
ታድለህ
እ
ታድለሃል
አ ዳይሬክተር ሞ አረ በሰላም ቢቲ ትንሽ ጉንፋን ነገር ይዟታልና
እም
እዛ እሷ ጋር እቆያለሁ ምናልባት ከሰዓት ካልሆነ ነገ
ምን አስሜት ምናምን ትስበታለህ ወይስ እንደዚሁ ለመንከባከብ የሆነ መድኃኒት ገዝቼላት ነበርና
እም እስካሁን ውጤት የለውም ግን ዛሬ እንየው ብዬ ነው ቅዳሜ ጀመረች ትናንት ቆረበች አይ ሽሮፕ ነገር እና ዛሬ እስኪ ልያትና ካልሆነ ነገ ጦር ኃይሎች ይዣት እሄዳለሁ
አዎ ይሻላል አዎ እንትን ከሆነ ለውጥ ከሌለ
አ ስለዚህ ዛሬ ዝም ብዬ እንዲያውም ከሰዓት ሄዶ ልመጣ ማስበው እንትኗች ጨረታዋ ለመጨረስ ነው አሁን ሁሉም ጠቅልለው ስለሰጡን
ኧረ
አ እርግጠኛ ነኝ ቁጭ ብንል within የተወሰነ ደቂቃዎች እንጨርሰዋለን እና
እህ አንለጥፍም እንደ ይሄ ቴክኒክ ምናምን ነገር እኮ ለመለጠፍ እኮ ነው ለመለጠፍ ሁለቱ በአንድ ጊዜ እንሰራውና
እም
financial ኡን ምንም ሰርተን ቴክኒክ እንለጥፋለን ወዲያውኑ ቀኑ ሲያልቅ automatically financial ኡን እንለጥፋለን እም
ጥሩ ከሰዓት አስሬ ትመጣለች ወይስ ለማን ሰዓት ትመጣለች አይ እመጣለሁ አይነት ነገር ብላኛለች እዚህ ቤት ስላልዋት ነው ገብታ ትመጣለች ብዬ አስባለሁ እንደዛ ነው ያወራነው
እንደዛ ከሆነ ጥሩ ከዛ ግን ነገ እንሰራዋለን
አ ካልሆነ ነገ እናደርገዋለን
አዎ ተጨናንቀህ ከምትመጣ
እውነት ነው ውድ ልጅ መልካም በቃ በኋላ እደውላለሁ
እንዴት አደራችሁ እግዚአብሔር ይመስገን ምን አልከኝ ሰላም አርፍጅልኝ
አሜን አሜን